ጤናይስጥልኝ መስፍን ቤት hello ወይ ሰላም ነው?
እግዚአብሔር ይመስገን።
ትናንትና
እሺ እናንተ ጋር ደውዬ supervisor ነገ ይመጣል ነገ ይደውላሉኝ። በተሳሳ- በተሳሳተ ቁጥር በቴሌ ብር እ withdraw አድርጌ ነበር ታውቂያለሽ።
እሺ
ለዛ አሁን እስካሁን ብር አልተመለሰለኝም።
እ
እንድታ- ገብቷል ብሩ።
አዎ
እ፣ ስለዚህ እኛ እኮ ምንም ማድረግ አንችልም። ከተባበሩ ቴሌብሮች ናቸው ሊተባበሩ የሚችሉት። የተሳሳተ ቁጥር ቴሌብር account አለው
አየል አዎ ቴሌ ብር ስጠይቀው አለው። አዎ ግን ሰውየው አለው?
የለ- አዎ ሰውየው የለኝም ይላል።
ሰውየው የለኝም አለ።
አዎ ቴሌ ብር አልተከፈተም ይላል። ቴሌ ብር ስጠይቀው ተከፍቷል አለ።
ይቅርታ ማለት እኛ ምንም ማድረግ አንችልም። ቴሌብሮች እ፣ አናግራቸው እና እነሱ ናቸው ከተባበሩ ሊተባበሩ የሚችሉት እንጂ ከእናንተ ደብዳቤ አጽፈ ወደኛ አምጣ አሉኝ። ቴሌ ብሮች
ደብዳቤ ይጽፉልሃል። ታዲያ ይጽፉልህ አይመስለኝም። ይቅርታ
እና ከኛ ከኛ እ?
site ስለወጣ እ፣
ምንም ት- እንትን የለውም መፍትሄ የለውም ከኛ ጋር።
እና አሁን ተበልታል ነው እቲ ስንት ብር ነው?
ስድስት መቶ ብር
ከዚህም በፊት እንደዚህ አይነት ነገር አጋጥሞን ነበር እና እ፣
ከዚህ የሚያደርጉት እንትን የለም ማለት አንዴ ብሩ ከ- ከኛ balance ወጥቶ ወደዛ ስለገባ
ትላንትና እኮ ወንድ ነው ያናገረኝ። ነገ supervisor ይገባልና ነገ ትጠይቃለህ አለኝ።
እሺ ምን ቆይ አልባት?
አንዴ ወጣ ብሏል ወይ መልሽ መልስ መልሶ ይደውልልህ ሲመጣ እሺ ከ- በዚህ ከሰላሳ ቁጥር በኋላ ይደውልልህ።
እሺ አዎ ደውልልኝ።
ለምሳ ወጥቶ ነው። እሺ እሺ።
በቃ ይደውልልሃል።
እሺ እሺ ውዴ እሺ አሻ አመሰግናለሁ።
አመሰግናለሁ። መልካም ቀን።
እም።